ሰላም እንዴት ነህ?
hello ጤና ይስጥልኝ ሰላም ነው።
እግዚአብሔር ይመስገን።
የስራ እድሎችን ያየውን የማስታወቂያ አይቼ ነበር አለ ክፍት ነው?
ምን ላይ ነው ያዩት?
TikTok ላይ ምናምን ላይ ያየሁት።
YouTube ላይ ሄደሽ ቪዲዮን ይኸው መጀመሪያ ያለውን YouTube ላይ ተለቋል ሙሉ ቪዲዮ እና እሺ ከቪዲዮ ስር ደግሞ መመዝገቢያ link አለ።
እሺ በዛ link ገብተሽ ተመዝገቢ።
እሺ አ፣ በሳምንት ውስጥ የተለቀቁት YouTube ላይ ናቸው?
እም፣ እዚህ ሳምንት ላይ የተለቀቁት እ፣ ለስራ ፈላጊዎች ስለሚል ነው ከአራት ቀን ምናምን ከሶስት ቀን በፊት የተለቀቀ ነው።
እሺ እሺ ታይዋለሽ፣ አመሰግናለሁ።
ታገኘዋለሽ። እሺ።
እሺ አመሰግናለሁ።